Hello.
Hello?
አራስቀሩ ነው በቃ በህንድ እንግዲህ ነው እና ሄሎ ሄሎ ምን አልከኝ አባቴ? ይቅርታ ይቅርታ ይቆራረጣል ድምጽ።
እ?
ምን አልከኝ አባ?
አራት ቀን ሆነዋል ብሩ እዛ በህንድ ባይ ከሆነ በእንት ነው ምንድን ነው ሳንቲም ፔይ ነው?
አዎ
ጋድ እሺ፣ የሳንቲም ፔዎችን ስልክ ልስጥ። ይቅርታ እንዴ እነሱ ጋር ነው ያለው ብራችሁ፣ እነሱ ናቸው የያዙት።
እሺ
እሺ ቃ እንዴ ጠብቀኝ። ዜሮ ዘጠኝ ሰባ
ዘጠኝ ሰባ
ሰባ አርባ ሰባት አርባ ሰባት አርባ ሰባት አርባ ሰባት አስራ ስድስት አስራ ስድስት
እ ሾርት ኮዱ ደግሞ ማይ ጋድ ሁሉ አደረገብኝ። ምንድን ነው ይሄ?